ጤና ይስጥልን ድምጽ
hello ሰላም ጤና ይስጥልን
አብሮ ይስጥልን አለን እግዚአብሔር ይመስገን
የራሴን ታሪክ ለማካፈል ፈልጌ ነበረ እሺ ይቻላል የአንድ ሰው ህይወት ላይ መቅረብ ፈልገው ነው እህ እህ የአንድ ሰው ህይወት ላይ መቅረብ ፈልገው ነው ይቻላል እሺ ስሞትም አለበት ቤዛ አበበ
እሺ ቤዛ አድራሻሽ የት ነው ቤዛ አዳማ ነው
አንዴ ቤዛ ስልክ ልሻል ቤዛ 09
ስልሳ ስድስት
0966 አርባ ስድስት 46 ሰባ ሶስት ዜሮ ዘጠኝ 7309 እሺ ቤዛ እንደውላለን ወረፋሽ ሲደርስ እሺ እሺ እናመሰግናለን መልካም ቀን እሺ አመሰግናለሁ እሺ